hello
አቤት ጤና ይስጥልኝ።
hello
አቤት ሰላም ነው? ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንደምን ናችሁ? ትንሽ ቀደም ብዬ ደውዬ ነበረ።
የምን ንገረኝ
ዳንኤል ከፋ
ዳንኤል። እሺ
እና ወደ አዲሱ ጋር ደውዬ ነበረ እሺ
እና እኛም ከጠየቅን በጣም ብዙ ጊዜያችን ነው፣ ግን እዛ ላይ ኦዲፊስ ላይ አ- አልተመለሰልንም ነው የሚል እህ እዛ እና- እናንተ እሱ ጋር እንድጠይቁልን ይቻል ነው የሚለው።
አዲሱ ነው አይደለ?
አዎ
ይህ እኛም አሳልፈን አስተላልፈናል ነው እሱ የምለው
አዎ አስተላልፈዋል፣ ቆይቷል። በወቅቱም አሁንም በቅርብ እህ አስተላልፈዋል፣ ግን እሺ።
እስካሁን ሌላ አሁን ምንድን ነው ጥሩ። ስለዚህ አሁን ይርግ- ይርገጽ አካባቢ ያለው የኛ ተወካይ አስተላልፎለታል። አዲሱ አዲሱም እኛ አስተላልፈናል እ፣ ከላይ ነው ካለ እ፣ እ።
ከአዲሱ የበላይ የሚመለከተው ስልክ ልስጥህና እ፣ ምንድን ነው አዲሱ ጋር ስንነጋገር አዲሱ ጠይቄላችኋለሁ ምንም ምላሽ አላገኘውም እኔ ራሱ ነው እያለ ያለው ብለህ ከእሱ ጋር ትነጋገራለህ። አሁን የእሱን ስልክ ልስጥህ
እሺ ዜሮ ዘጠኝ
እሺ ሀምሳ ሶስት
ስንት ሀምሳ ሶስት ሀምሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ
ሰማንያ ዘጠኝ አርባ
አርባ ማን ነበር ስሙ?
ዶክተር ጥላይ ብለህ እ፣ እንትኑን ንገረው ስቴፑን እንደሄድክ ከስሙም ጋር ከአሬስ ስሙም ኦር ከላይ አዲሱ ጋርም እንደተነጋገርክ አንድሱ የነገረህንም ምላሽ ለእሱም ነግ- ንገረውና ምላሽ እየጠበቅን ነው ብለህ በደንብ ንገረው። እሱን እሱ ጋር ተነጋገር።
እሺ እናንተም በእናንተ በኩል ካለ የምታስተላልፉት አዎ እኛ እንደዚሁ ማጋ- የከስተመ የደንበኛን ቅሬታ መቀበልና ማስተላለፍ ነው እኛ ስራ። አሁን እኔ ወደ ጥላይ
እሺ አሎ አሎ የልተ ነው